ጤና ይስጥልኝ BGI ኢትዮጵያ ብርሃን ነኝ። እባክዎትን ምን ልርዳዎት?
ሰላም ነው። ከሰበታ ነበር የምደውልልሽ።
እሺ ደንበኛችን ምን ልርዳዎት?
በማሽን ማይሌት ግሮሰሪ እሺ
የጊዮርጊሱ ውስጥ ላይ የሚያስከረክሩልን እናቀዝቅዞ እሺ እሷ ምላሷ ተሰብራ አቀዝቅዝም። ስለዚህ ነው የደወልኩት።
ድራፍት ማሽኑ ድራፍት እያቀዘቀዘሎት አይደለም።
አዎ ድራፍት ነው። ውስጥ ላይ አቀዝቅዝም። ምላሷ የምታሽከረክረው እሷ ላይ ተሰብራለች።
እሺ ደንበኛችን የ TIN number ኦትን ወይም ደግሞ የ BGI ID ዎትን ይንገሩ።
TIN number ሁለት ዜሮ ሁለት ዜሮ ሰማንያ ሰማንያ ሀምሳ ሶስት ሀምሳ ሶስት ሀያ አምስት ዘጠና ሀያ አምስት ዘጠና እሺ አንድ ጊዜ መስመር ላይ ይጠብቁኝ።
እሺ
ደንበኛችን እያየሁሎት ነው። እሺ አንድ ጊዜ ይጠብቁኝ።
እሺ እሺ ችግር የለም እሺ
የቤቱ ስም ምንድን ነው ደንበኛችን?
ማይሌት ግሮሰሪ ነው።
ማይሌት ግሮሰሪ አዎ
ማህሌት ነው።
አዎ ማይሌት